Hello ጤና ይስጥልኝ። ከምኒልክ ነው የደወልኩኝ። CT scan of the brain ፈልገን ነው እ ስንት ሁለት ሺህ ሰባት መቶ አምቡላንስ የላችሁም? ምን ወደዚህ ይመጣል? እንትንም አለ ኦክሲጂን አለ። እናንተ ግን አምቡላንሱ ይዞ ይመጣል። እሺ በቃ ችግር የለም። ይዞ ይምጡ አምቡላንሱ። አዎ ችግር የለም። ሁለት ሺህ ሰባት ምን አልሽኝ? አይሰማም ትንሽ።
ማዘዣው ላይ እንዳለው ነው። ማዘዣው ላይ ዶክተሩ with contrast ብሎ ከሆነ ያዘዘው አራት ሺህ ዘጠኝ መቶ ይጨመርበታል ሁለት ሺህ ሰባት መቶ ላይ። ካልሆነ ግን without contrast ከሆነ ሁለት ሺህ ሰባት መቶ ብቻ ማለት ነው።
እሺ በቃ
ለላክ አዎ ላኩልኝ።
መልሰን እንደውላለን። በዚህ እ በዚሁ ስልክ መልሰን እንደውላለን።
እሺ እሺ